ሄሎ
ሄሎ ሰላም፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን እናት። በ website ኣችሁ ተመዝግበን ነበረ እናቴ፣ ምን ነበር የተመዘገቡ?
ይሄ standup comedy ውን እሺ እሺ።
እና ምንድን ነው እሱ ማረጋገጫችን? አሁን ለእናንተ ነው። በማን ስም ነው? የሆነ ሰው መለሰ አይደለ? አካውንት ነበሩ ቢኒያም መለሰ፣ አዎ የኛ ነው።
የእናንተ ነው። እሺ እሱን screenshot ነው ይዘን የምንመጣው ነው ወይ?
attach ማድረግ ይችላሉ ፈለጉ ማለት ነው።
attach ለማድረግ የተመዘገቡበት ላይ link ላይ የተመዘገቡት አዎ አዎ።
link ኡን attach ያድርጉልን፣ ችግር የለውም።
አ፣ ወደ ምንድን ነው ወደዚህ ወደ ወደ subscription ወደ ዘጠና አንድ ወደ እኛ ጋር ይመጣል። አይ አይደለም። ኮንፈረንስ ላይ የተመዘገቡበት link ምን ላይ ነበር የተመዘገቡት?
okay እሺ። በ link ኡማ ስሜን ምናምን አስገብቼ እንትን ብያለሁ።
ደረሰኙን upload አድርገዋል።
አዎ አዎ ያስገቡበት እንደርሱ ችግር የለውም። የዕለት ሁለትም መጣት ይችላሉ።
አዎ ከነገ ጀምሮም በስራ ሰዓት አለን ኢንተርኮንቲኔንታል አዎ።
ቦዲ ስለዚህ በጣም ላይ ማለት የ VIP ውም ስለሆነ ቦታ ሞልቷል ምናምን አይመጣም አይደለ? የዛኔ ስንመጣ ጌታ ሞቷል አንልም። ችግር የለውም።
እሺ። እናት አመሰግናለሁ።
ለመሳም ቀን አሚን።